ይስጥልኝ። ካሪው ነው የምደውለው። ደንበኛችን ትላንትና ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል። ምን አሉኝ? እሺ እሱን ደንበኞች ወደ ቤት ነው የሚያመልክቱት። ወደ betting ወደሚጫወቱበት site ነው የሚያመለክቱት።
okay አይ ያኛውማ እንትን ብላችሁ ብር መሪ ያልገልኝ
እሺ ደንበኛችን ለማረጋገጥ ነበረ። መልካም ምሽት ይሁንልዎት።